ነሽ እንደዚህ
አብሮትነ ሰላም ናቸው።
እግዚአብሔር ይመስገን። እንዴት ሆኑ?
ሁሉ ሰላም።
ሰላም እግዚአብሔር ይመስገን።
ተመዝግቤ ነበር ባለፈው፣ ምንም መልስም አልሰጠኝም። ቢኒያም የሚባል ብሩን አሰላልቼዋለሁ።
ምን ለ- ምን ነበረ?
የ YouTube ነው ለመማር እሺ፣ በአካል ነው በኦንላይን?
በ- አይ በአካል ነው
በአካል ትምህርት የሚጀመርበት ብር አስገብተዋል?
አስገብቻለሁ።
እሺ፣ ትምህርት የሚጀመርበትን ቀን የፈለጉት አሁን እርስዎ?
እ እ እ ትምህርት የሚጀመርበትን ቀን የፈለጉት ለማወቅ?
እሱም በተጨማሪ ግን ምንም መልስም አልሰጠኝም ከገባ በኋላ ማለት ነው። ብሩ በቴሌግራም ላከዋለኝ።
አዎ፣ ችግር የለውም በቃ ተመዝግበዋል ማለት ነው እኮ። እንደዛ ከሆነ ችግር የለውም። ለዛ ነው ዝም የተባለው።
ነው ዝም የተባለው አዎ፣ በኦንላይን ነው ሶስት- በአካል በአካል
እ፣ ሰኞ አስራ አንድ ሰዓት ላይ
okay።
ሄምሲ ቅዱስ ሚካኤል አካባቢ ኢኮኖሚክስ ባለሙያዎች ህንጻ ላይ እዛ እንገናኝ። አንቺ ሲመጡ አንድ ጉርድ ፎቶ ይዘው ይመጣሉ።
አንድ ጉርድ ፎቶ አዎ
okay። እሺ እናመሰግናለን። መልካም ቀን።
ምንድነው የሚያስፈልገው?
አንድ ጉርድ ፎቶ ይዘው ይመጣሉ። ከዛ ማስታወሻ ደብተር ይዘው ይምጡ። class ስለሚጀመር
okay እሺ ስለገቡ እናመሰግናለን። መልካም ቀን።